Hello hello hello hello
ሄሎ ሄሎ፣ አቤት አቤት፣ አቤት ሰላም ነው?
ሰላም ነው? እግዚአብሔር ይመስገን።
ደህና እግዚአብሔር ከቤት ይመስገን።
ቤት ነው የምደውልልዎት።
እሺ ሄሎ ይሰማኛል።
ሄሎ
ሄሎ እሺ፣ እንዴት ነህ?
ሰላም ነው?
ምንም እኮ የሚያመጣው difference እኮ የለም።
ምን እንትኑ ይኸውልሽ እኛ ጋር ያለው ማለት ነው ወረቀቱን ለማሳነስ ነው እኮ ነው የፈለግኩትኝ ማለት ነው።
እኮ እኔ እኮ የሚያሳንሰውን ነበር ያደረኩልህ። ከዚህ አዎ።
በላይ የሚያሳንስ ያ- የለንም።
አየሁት እኮ አሁን እ፣ ለምሳሌ እኛ ያሳነስነው ወረቀቶች ነበሩ የላኩልህ የነበረው ማለት ነው።
እሺ፣ ምን ላይ ነው ታዲያ? እሱ ሌሎቹ እኮ አሁን እኛ አሁን application cashier ያስፈልጋል።
አምስት cashier አይደለ ያለው እኛ ጋር እሺ፣ ከአምስቱ አሁን አራቱ cashier ወረቀቶቹን በጣም እየበላብን ሲያስቸግረን- መጀመሪያ የጠየቀን ይኸውልህ ፕሪንተር እ።
ተበላሸብኝ ነው። አሁን ደግሞ ወረቀት ምናምን አልከን። እሱን በቃ ነገ IT ዎች ሲገቡ እኛ ባለሙያ አይደለንም። እሱን እንትን በል በቃ።
እሺ እሺ